ዛሬ ይዤላችሁ የመጣሁት ዲጂታል LED screen ነው። እነኚህ ዲጂታል LED screen ኦች waterproof ም ሆኖ ነው የሚመጡት። ስለዚህ ውስጥ ላይም ውጭ ላይም መጠቀም ትችላለ። ከዚህ በፊት ከነበሩት የዲጂታል LED screen ኦች ለየት የሚያደርጋቸው አንድ አይነት color ሳይሆን ያላቸው multiple አይነት color ስላላቸው የተለያዩ አይነት color ኦችን፣ የተለያዩ አይነት ቪዲዮችን፣ የተለያዩ አይነት ተንቀሳቃሽ ምስሎችን በእነኚህ LED screen ኦች ማጫወት ይቻላል። እነኚህ LED screen ኦችን ለ event መጠቀም ትችላላችሁ። ከ event በተጨማሪ ለዲጂታል ማስታወቂያዎችን መጠቀም ትችላላችሁ። የውጭ የማስታወቂያ ቦርድ ለተነሳባችሁ እንደ አንድ አማራጭ መጠቀም ትችላላችሁ። እነኚህን ዲጂታል screen ኦች ማዘዝ ለምትፈልጉ bio ላይ ባለው ስልክ ደውሉልን፣ ያላችሁበት መጥተን እንገጥምላችኋለን። ወይም ደግሞ በአካል ቢሯችን በመምጣት ስለነኚህ ዲጂታል LED screen ኦች ተጨማሪ መረጃ ማግኘት ትችላላችሁ።